ሄሎ
ሄሎ
ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ
አቤት ምን?
ቴሌ ብሮች ነበሩ እነሱ ላይ ደውል ብሎ ስልክ ቁጥሩን የሰጡኝና
እሺ
እንትን ነበረ እንትን ላይ አቫተር ላይ ማለት ነው
እሺ
የሆነ መቶ ብር ካሽ out አርጌ ወደ ቴሌ ብር አልገባም። ምን እንደሆነ እንዲታረጋግጡ ላይ ነበረ እሺ፣ የቴሌ ብር ስልክ ቁጥሮችን ይስጡኝ።
የቴሌ ብር ቁጥሩ
አይ የቴሌ ብር ስልክ ቁጥሮችን ወደ ቴሌ ብር ነው አይደል ወጪ የጠየቁት?
አዎ፣
እሺ ንገሩኝ። ዜሮ ዘጠኝ
አርባ አንድ
አርባ አንድ ሀምሳ አንድ
ሀምሳ አንድ
ዘጠና አንድ
ዘጠና አንድ ዘጠና ሰባት
መች ነው
እ?
መች ነው ቀኑ?
ምን ደርሷል?
መች ነው ቀኑ? withdraw ያደረጉበት ቀን መች ነው?
draw ያደረግኩበት ቀን እ፣ በእነሱ ላይ እዛው አይቼ ልንገርሽ እንደ እንትን ፎ screenshot አድርጌው ነበረ።
እሺ እ፣ እንትን ይበሉትና ድጋሚ ይደውሉ። እሺ
ይኸው ማ እንትን ልንገርሽ እና በሀያ ስምንት ወር በሀያ ስምንት ወ- በሀያ ሀያ ስምንት ስም- አዎ ሀያ ስምንት ስንተኛው ወር?
ወር ዘጠኝ ሁለት ሺህ ሀያ አራት ሁለት ሺህ ሀያ አራት
ስንተኛው ወር?
ዘጠኝ ስንት ዘጠነኛ ወር ብር ነው?
አምስት መቶ ስንት ብር ብር ነው?
አምስት መቶ ብር ወደኛ አልመጣም። ከአቪያተሮች እነሱ ጋር ደውለው contact ያደርጉ። እሺ
እነሱ approve ጋር ያደርጉ። እነሱ
በስንት እኛ በስንት ነው ጋር የምትደውለው?
የለም። እርስዎ ባሉት ጋር የለም። እ፣ የአቪያተር ስልክ ቁጥር ልንገሮት ዘጠኝ ሰባ ዘጠኝ
ዜሮ ዘጠኝ ሰባ ዘጠኝ
ዘጠና ዘጠኝ
ዜሮ ዘጠኝ ሰባ ዘጠኝ ዘጠና ዘጠኝ
አርባ ሁለት
አርባ ሁለት
ሰማንያ ስድስት
እሺ ሰማንያ ስድስት እሺ እናመሰግናለን
መልካም ቀን